hello ጤና ይስጥልኝ ሰማንያ አንድ ሰማንያ ስምንት ላይ ፊሊንግስቶን ውስጥ ደውለው ነበር
hello ሰማንያ አንድ ሰማንያ ስምንት ላይ ፊሊንግስቶን Homes ደውለው ነበረ መረጃ ፈልገው ከሆነ ብለን ነው የደወልንሎት
ወደ የት ደውሎ ነበሩ?
ሰማንያ አንድ ሰማንያ ስምንት
አይ በስህተት ነው የደወልኩት፣ በስህተት ነው።
እሺ
ለዛ ነው ቶሎ የመለስኩት።
እሺ እሺ እሺ ይቅርታ።
መልካም